Hello
ጤና ይስጥልን።
አብድል ሰላማዊ እግዚአብሔር ይመስገን። ትኬት ለመያዝ ነበረ
ድምፆት ይቆራርጣል። ይቅርታ።
ትኬት እ፣ ለመግዛት ነበር።
እሺ ይቻላል። ልመዝግቦት።
አዎ
ስም ማን ይባላል?
አራጋው ገዳሙ፣
ሚሊ ይቅርታ። ምን አለ?
አራጋው ገዳሙ።
ስልክ ልውሰድ። አቶ አረጋ ዜሮ ዘጠኝ
ዜሮ ዘጠኝ ሰላሳ አንድ
ሰላሳ አንድ ሰባ ሁለት ሰባ ስምንት ስልሳ
ሰባ ሁለት ሰባ ስምንት ስልሳ ስልሳ አንድ ስልሳ አ
የት ሰው ነው ኬክ የሚፈልጉት?
እኔ ያለሁት እ፣ ለቡ አካባቢ ነኝ።
የስንት ሰው ትኬት ልግዛለሁ?
አዎ የስንት ሰው
አ ሮቶ ትሄዳለች እኛ ጋር አምስት
የአምስት ሰው አ እሺ። አቶ አረጋው ቀድመው ግን ይምጡ። እርስዎ
ችግር የለም።
ስልክ ቁጥሩን ድጋሚ ልንገ- ልያዝ?
እሺ ዜሮ ዘጠኝ ዜሮ- እሺ ሰላሳ አንድ እሺ ሰባ ሁለት እሺ ሰባ ስምንት እሺ
ስልሳ
እሺ። አቶ አረጋ ቀድመው ይምጡ። ወረፋም እንዳይኖርብዎት እሺ እኔ አስተላልፌያለሁ። እሺ፣ አመሰግናለሁ። መልካም ቀን።
አሜን thank you አሜን። እሺ